ሄሎ
ሄሎ ሄሎ
ሄሎ ወይ
እ ከኢትዮ ቴሌኮም ነበር የምደውልልህ። ተደውሎልህ ነበረ ከዚህ በፊት sorry።
ምን አልከኝ?
ከኢትዮ ቴሌኮም ነው የምደውልልህ። ተደውሎልህ ነበር?
ቀደም አዎ።
አ ረጋሳ ነው አይደል?
እ ረጋሳ ነው ስምህ?
አይደለም ማን ነበር ስምህ?
እዛ ላይ የለም
እ አይ ሌላ ሲም ላይ ነው ያኛው ስምህ ያለው። sorry።
አይ በቃ ተሳስተሃል።
okay።
እ እ ስሙ ስሙ
ሄሎ ሄሎ ስሙን ነው ተሳስተሃል ያልከኝ? እሺ ስምህ ማን ነው? ይቅርታ።
እ ሙሪዱ
ማማ ሙሪዱ
ሙሪዱ።
አ ሙሪዱ ማን ነው?
ይብዱ እየነዱ
እ እ
ይብዱ እየነዱ
እ ይቅርታ ወንድሜ፣ ይኸውልህ አንተ የቀለድክ ሊሆን ይችላል። ምናልባት ይኸኛው ከኢትዮ ቴሌኮም እጣ አሸንፈ ስለነበረ እሱን manage ለማድረግ ነው የምደውልልህ።
እና ስሙን እንዴት አጠቅማት ኢትዮ ቴሌኮም ሆኖ እንዴት ቴሌ ሲም ሲም እንዴት አይለይ ሲም እንዴት ሳይለይ እንዴት ስም ሳይወጣ ይደውላል? አንተ እነዚህ ባላት የእንጭጭ ልጅ
ኦኬ፣ እሺ